ጤና ይስጥልኝ። ሁሉ ስፖርት ባኮም ነበር።
ባንክ የሚል አላመጣምማ።
ምን ባንክ
የሚል አላመጣም። የዝውውር ታሪክ ስነካ አሁን ቴሌግራም የላኩሽን ልሽን ብቻ ነው የሚያመጣው።
ከ- ከላይ እኮ የቅርንጫፍ ዝውውር እያ- ብለኸዋል። ለዛ እኮ ነው በቅርንጫፍ የቅርንጫፍ ዝ- ዝውውር ያረከውን ብቻ ነው የሚያመጣው። የቅርንጫፍ ዝውውር ስላልከው ከላይ የባንክ ዝውውር የሚል አለ። እሱን አድርገው።
እኮ ይ- ቦታ አሁን እ
የቅርንጫፍ ዝውውር የሚል አለ አይደል? አይተኸዋል
አረ የዝውውር ታሪክ የሚለውን ስነካ ይሄንን ነው የሚያመጣው።
እኮ ከላይ አስተካክለው ነው እያልኩ ያለው ደንበኛችን።
ከላይ የቱ ጋር ምኑ ጋር ቅርንጫፍ ዝውውር
እኮ ምኑ ጋር ነው ገብተኸው የለቀ- ፎቶውን ገብተኸው ደንበኛችን ገብተህ ካላየው አይ- አትረዳው።
አሁን የላኩልሽን ፎቶ
አዎ